hello
hello travel agency ዎች ናቸው አዲስ አለም አዎ
እንትን ከ WePlus Solution ነበረና የምደውልሎት እም ከዚህ በፊት አውርተን ነበረና register አላደረጉም እና register እንዲያደርጉ ያው እሺ እሺ ነበረና እንትኑን እሺ አዎ እና ከ Play Store WePlus Solution Provider የሚለውን app አውርደው ይመዝገቡ ወይ ካልሆነም እኛ በ text link ኡን እንልክሎታለን
ሊንኩን ላክልኝ እሺ እሺ ቴንክ ዩ እሺ እና መልካም ቀን